Hello ጤና ይስጥልኝ።
ጤና ይስጥልኝ።
ምን ልርዳዎት?
ከአዲስ አበባ አዲስ አዲስ አበባ አካባቢ ነው። ጆኒ ጃምቦስ እሺ
ማ እንትን ማሽናችን ኦክሲጅኑ በቃ እያስተነፈሰ እያስቸገረን እህ፣
ምንም ሊሰራልን አልቻለም። በቃ ኦክሲጅን ቶሎ ቶሎ እየጨረሰብን እሺ። ጆኒ ሴንታ ውስጥ ነው?
ጃምባሆስ እሺ።
ጆኒ ጃምባሆስ ሙሉ ስምዎትን ይንገሩኝ።
ዮሐንስ አበራ ዮሐንስ አበራ። አሁን በደወሉበት ስልክ ልመዝግብሎት።
እ? አዎ አዎ እሺ። የት አካባቢ ነው የሚገኙት?
አዲስ አበባ ቤለ ጽጌ አካባቢ አዲስ አበባ ወደ ቤለ ጽጌ መንገድ
እሺ ቀይ መስቀል ሰፈር
እሺ። አሁን ሲወቱ እያስተነፈሰ ነው ያስቸገሩት ጋዙ።
አዎ አዎ እሺ። ደንበኛችን አሁኑ ቅሬታውን ወደ ጥገና ክፍል አስተላልፍ ይለታለሁ። የጥገና ክፍል በተቻለ ፍጥነት መጥቶ ይሰሩልዎታል። ሌላም ረዳዎት ነገር አለ?
የለም አመሰግናለሁ እሺ። በደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም